Hello ሰላም ጤና ይስጥልኝ። ችብችብ
ሰላም እንዴት ዋልሽ?
ሰላም እግዚአብሔር ይመስገን።
ካሮት ትናንት አዝዤ አሁን መተሽ ሰጅ ብለኝ ነበረ፣ ግን ኮድ አላካችሁልኝም። ምን ላሳያቸው ካሳይኝ አለኝ። ኮድ አላካችሁልኝም።
ኮድ እንዴት አልገባልሁም?
ኮድ አልተላከልኝም። አዎ አዎ፣ እቃው ደርሶ ነበር። አሁን driver ሩ አዎ መጥቶ ኮድ አሳይኝ ብለኝ ኮድ አልተላከልኝም።
app ኡ ላይ ይግቡና
እሺ to receive የሚል አለ።
receive አዎ to receive የሚል ላይ ገብተው view application code የሚል እዛው ያገኙታል።
እዛ ላይ ካጣሁት ምን ማድረግ እችላለሁ?
መልሰው ይደውልኝ። እዛውን ካጡት እስኪ እኔን አጣራለሁ። እሺ
እሺ።